እኔ ደግሞ እተኛለሁ ምናምን በቃ ካስፈለገ ነው።
ሄሎ ሄሎ
እዛ ከጀመረ እስከ አስር ሰዓት ምናምን ይጠብቅሻል አንቺ ከአስር ተኩል ነው
ሄሎ
ሄሎ ጤና ይስጥልን ቤስት bet አቤት ሰላም ነው ምንድን ነው ድምፅ አይሰማውም እሺ ምን እንርዳዎት አይሰማም እንትን ነበር የፈለግኩት okay account አልገባም
አካውንት አዎ ቴሌብር transfer ማድረጊያ አልገባልህም በዚህ አዎ።
በደወሉበት ቁጥር ነው አዎ አዎ ምንድን ነው ምንድን ነው
ስንት ብር ነው
ሰላሳ
እስከዚህ እስከ ልቤ ነው የምትጎትተው።
እሺ አሁን ገብቶላል check አድርገው እሺ
እሺ ወንድም እሺ እንኪ ቡራ